marka ay ቃል ሄሎ ጤና ይስጥልን።
ጤና ይስጥልን።
አለን አለን፣ ሰላም ነው።
ሰላም ነን። አቦ እስካሁን ድረስ እኮ ጠብቅ ጠብቅ እያሉኝ እኮ እስካሁን ድረስ ደግሞ ወይንም እየጠበኩት አሁን ደግሞ ወደ አስራ አንድ ሰዓት ላይ እየገባ ነው።
እሺ አንዴ ጠብቀኝ። deposit ነው አይደለ?
አዎ ሳሕብ ምንድን ነው ወይም ወደ account መልስልኝ ወይም ወይም ጫወታ ላይ
እሺ አንዴ ቆይ፣ deposit አናገራቸዋለሁ፣ ላስተላልፍልህ። እሺ እሺ። ብር ደግሞ ሁለት ጊዜ ነው hello አቤት።
ኧረ በእያንዳንዳችሁ እያናገርኩት እኮ እስካሁን ደከምኩት እኮ።
እሺ ምን ነበር?
ወደ በ- Bestbet ላይ ከቴሌብር ላይ ሁለት መቶ አስር ብር አንድ ጊዜ አወጣሁትን አወጣሁትና ወደ Bestbet ሊያስገባ ስለው እሺ አልገባችም። ያኛ ሁለት መቶ አስር ብር
እሺ deposit ነው ያደረግከው አይደለ?
አዎ። አንድ ሁለተኛ ጊዜ ደግሞ መቶ አርባ ስምንት ብር ላይ አ- መቶ አርባ ስምንት ብር ነው
እ
መቶ አርባ ስምንት ብር ደግሞ አሁን ወደ አራት ሰዓት አካባቢ ነው።
እሺ deposit ስታደርግ የደረሰን text ቴሌግራም ላይ ልካልናል።
አዎ
ማን ኧረ ነው ስምህ እባካችሁ።
ቴሌግራም ላይ
አ ቴሌግራም ላይ ማን ነው ስምህ?
ቴሌግራም ስም የለውም ግን ቁጥሬ ቁጥሬ ብቻ ነው።
አሁን የደወልክበት ነው?
አዎ ይሄ ራስ ስልክ ነው።
ሪፖርት አድርጋልሃለች። እሺ
እሺ እንደ ምን ላድርጎሽ? ኧረ ትንሽ ጠብቅ ትንሽ ጠብቅ እያላችሁ እኮ ደከምኩት። በ
ሪፖርት አድርጋልሃለች።
እሺ ምን ላድርገው? አሁን ጠብቃለሁ ስል ደግሞ ወደ እንትን እያደረጋችሁ ነው እኮ።
አ- እኛ አሳውቀናቸዋል ለቻፓዎች። ትንሽ እሺ
በቃ ሲመልሱልን እነግራለሁ።
እሺ እደውላለሁ አሁን ከትንሽ በኋላ።
እሺ አሁን ደግሞ ወደ አስራ አንድ ሰዓት ልገባ ነው እኮ። ወይም አንድ በሉኛ እሺ
ወይም ያን ብር ጠፍቷል በል አንዱ ብቻ በሉልኝ።
እሺ